hello አቤት።
ደሳለኝ ከችፕችፕ ነው የደወልኩሎት።
እሺ እሺ።
የቲሸርት order ነበራችሁ አይደል? ዛሬ የሚደርስ አዎ፣ አዎ፣ ትንሽ እጥረት ስላጋጠመን ነው ያላክነው እና ነገ ብልክሎት መረከብ ይችላሉ?
ነገ ችግር የለም። አዎ፣ እሺ የት ይምጣሎት? location እዛው በሞላው ካዛንች ካዛንቺስ? በቃ እሺ። ነገ location ኑ እንትን ብዬ ነበር መቀየር ከፈለጉ ምናልባት ብለን ነው። እሺ አልኩም፣ ግን እንዴት ነው ሳይዙ?
እ ሳይዙን እዛው እናንተ በሞላችሁት ነው ይመጣችሁ።
ግን አል አላስመረጠኝም ነበር እዚህ ጋርና already አዎ።
ዛሬ order ሳደርገው large ብዬው ነበር፣ ግን አዎ፣ large እንዴት ነው በጣም እንትን ነው።
ቲሸርቱን እንኳን ያላየሁትም የታሸገ ስለሆነ፣ ግን እ አዎ።
ምናልባት ከተለኩትና ወይ ታዩትና አዎ፣ ማይሆን ነገር ከሆነ ደውላችሁ ወደዚህ እ እንዲቀየርላችሁ ማሳወቅ ትችላላችሁ።
መልካም ሻባ እሺ እሺ፣ መልካም ምሽት።